बाबा
ሄሎ ጤና ይስጥልን።
አለ እንደነ ይመስላል
ምን ጠጣሁት?
እ እዚህ ኢትዮጵያ ሆቴል አካባቢ ነን።
እም፣ እ፣ እ፣ ወደ እንትን ወደ ኤምኬስ ኪችን
ምን አለ?
ኤምኬስ ኪችን
እሺ
እዛ ነበር መዳረሻችን።
እኮ ሰማ- OK፣ Ride ፈልገው ነው አ አ አ ሰማንያ ሁለት ሰላ- ሰማንያ ሁለት ዘጠና አራት ላይ ደውሉ።
እሺ እሺ እሺ እሺ